Hello ጤና ይስጥልን ችግር
እቃ ይዤ ነበረ ትናንትና እና እሺ አልመጣልኝም። ዛሬ አምስት ሰዓት ነበር ይመጣል የተባለው።
ኮድ ደርሶታል አይደለ? የ driver ስልክ ልንገሮት
ኮድ ደርሶኛል።
driver አልደወለ
በማን ነበረ order የተደረገው? አሁን በደወሉት ነው
አይደለም፣ በሌላ በዜሮ ዘጠኝ አርባ ቤት
በኤደን ነው።
በሄድ ነው
እሺ ልንገሮት የ driver ስልክ የሹፌር ስልክ እሺ፣ አዎ ዜሮ ይሁን ዘጠኝ ስልክ ያዘ።
ሀምሳ አንድ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ ሀምሳ አንድ አንድ ነው። እሺ
ነው ብያለሁ ብያለሁ፣ አስራ አንድ አምሳ አንድ ብያለሁ። ይቅርታ